ጥለን ዋሽንግተን እስክምንባከል okay እስኪ አንድ hello አሎ አቤት አሎ ሰላም ነው?
ሰላም CT ለማስነሳት ፈልጎ ነበር። CT card እሺ ይቻላል ምን አይነት scan ነበር
just CT
without contrast ነው with contrast አዎ አዎ with contrast ዊዛውት ዊዛውት without ነው አዎ ሶስት ሺ ስልሳ ብር ነው ዋጋው ሶስት ሺ ስልሳ ስልሳ አዎ
እ፣ okay፣ እሺ እ፣ ኦ፣ የት ምን- ነው ቦታው? የት ነው እና ቦሌ ሩዋንዳ ነው ኦክስጅን ላይ ናቸው patient ኡ አዎ አንድ አምስት ሊትር ላይ ነው።
እሺ እንደዛ ከሆነ ወረፋ እንዲይዙላችሁ የ MRI ስልክ ልስጣችሁና ደውላችሁ ወረፋ ወረፋ ያዙላችሁ ይመ- እንዲዝላቸው አዎ ኦክስጅን ላይ ያሉ የት ከሆኑ የት እ?
የት
ስልክ ልስጥ
ሌላ ስልክ እኮ የዚህ ሲቲ ስካን ምናምን የሚነሱበት ቦታ ማለት ነው ወረፋ እንዲይዙልን እኮ ንገሪኛ ስልክሽ።
ዜሮ ዘጠኝ ሰማንያ ስምንት እሺ ሰማንያ ስድስት እሺ
ሰማንያ ሰባት
እሺ
ሰማንያ ዘጠኝ